ሄሎ ጤና ይስጥልኝ። ጉዳይ አልማዝ እባላለሁ። ምን ልርዳው?
አብሮ ይስጥልን። ሰው መቅጠር ፈልጌ ነበር። ጉዳይ ኦንላይን እሺ እ የምን ባለሙያ ነው የሚፈልጉት?
የቤት ጽዳትና የምግብ እሺ ማን ልበል? ሙሉ ስም መክፊራ ሁሴን
ማን አሉኝ? ይቅርታ መክፊራ ሁሴን
መክፊራ ሁሴን አዎ።
ሄሎ ሄሎ መክፊራ ሁሴን ነው ያሉኝ?
አዎ አዎ።
ሄሎ ሄሎ አይሰማም?
ሄሎ ሄሎ አዎ የእርስዎ ድምጽ እየተሰማኝ የለም። መክፊራ ሁሴን ነው ያሉኝ?
አዎ መክፊራ ሁሴን
ሄሎ
ሄሎ መክፊራ ሁሴን ነው ያልኩሽ። አዎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ
አይሰማም? ሄሎ እሺ እ እየተቆራረጠብኝ ስለሆነ ነው ይቅርታ። መክፊራ ሁሴን ነው ያሉኝ አይደለ?
አዎ መክፊራ ሁሴን
እሺ ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ?
ሞክሬው ነበረ ለመክፈት አልሰራልኝም።
ሄሎ ሄሎ
ሄሎ ሄሎ አይሰማም? ሄሎ ሄሎ
ሄሎ ሄሎ ሄሎ